ሄሎ ወይ አንድ ሰዓት አገናኘኛለህ?
እሺ ሰጡህ? እንዲህ አሁን አልሰጡህም አይደለ?
አ እሺ አገናኘኝ አንድ ሰው
አንቺ ማ አንድ hello hello እንዴ Hello hello አባ
ሄሎ Hello እናቴ
አቤት።
ሰላም ከቢው ነበረ ምደውለው አዎ፣ እሺ እሺ በ order ነበር ስልሳ አምስት ስልሳ ስድስት order አልታዛችንም ታዛችሁ ታዘናል።
ነበር አይደለ እና አይ ስንት የወ- የደር- ደርሰዋል። አሁን ያው በትዕዛዝ ነው እኛ የምንሰራ ተሰርቶ ስለማይቀመጥ ስንት ደቂቃ ነው ደርሰዋል።
እኮ ስንት ደቂቃ ከዚህ በኋላ
እዚህ በኋላ ወይ አምስት ደቂቃ ነው በቃ አልቋል።
እህ?
ትንሽ የችፕስ ትንሽ የችፕስ ስላለው እሱ እስከሚጠበስ ነው ደርሰዋል።
እኮ ከዚህ አንዴ ሰሊ ሰላሳ አምስት ደቂቃውን አምስት ደቂቃ እያለች ነው በቃ አምስት ደቂቃ ብቻ ነው እሺ።
ደርሰናል። በቃ እሺ
ቶሎ ለመስጠት ሞክሩ ደውልሻል እሺ እሺ እሺ